ሄሎ ሄሎ፣ ጤና ይስጥልኝ።
ሁለት hello አይሰማም። እሺ፣ አቶ እስጢፋኖስ ነው። hello፣ እሺ። ከቢቲ solution ድርጅት ነበር የምደውልልዎት። ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ሌላ አሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ምንድን ነው ድርጅታችን ከእያንዳንዱ trip የሚቆርጠው አስር percent ሲሆን ከዛ ላይ አስር percent መልሰን ለአሽከርካሪዎች ነው የምንቆጥበው እና ይህንንም ደግሞ ታሳቢ ያደረግነው አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ እና ጡረታ እንዲሁም ሌሎች ስለሌላቸው ይህንን በጋራ የምትቆጥቡበትና አቅም የምትፈጥሩበት ስርዓት ነው ይዘን የመጣ ነው። እንዴት አዩት ሀሳባችንን?
ቆንጆ ነው።
እሺ እና- ቆንጆ ነው ሀሳቡ።
እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎም ከኛ ጋር መስራት ፍቃዶት ከሆነ WePlus Solution Provider የሚል application አለን።
ምን ምን ምን WePlus Solution Provider የሚል application አለ። ዊ እሺ፣ እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም የቴሌግራም ቁጥር text ላድርግሎት።
እሺ እሺ እሺ፣ በሱ ዶክመንትን መላክን ጨምሮ ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካሉትም የምንቀበል ይሆናል።
እሺ እሺ እናመሰግናለን። መልካም እሺ እሺ አሜን